hello hello ሰላም ጤና ይስጥልን አለን ማስታወቂያ ማሰራት ፈልገን ነበርና
እሺ
መረጃውን ማግኘት ፈልጌ ነው እንዴት ነው እንትን ማግኘት የምንችለው እሱ
እሺ marketing ባለሙያ ትደውላለች ምን አልሽ
marketing ባለሙያ ትደውላለች መልካም እሺ ትደውላለች ማለበት ስም ማለት ገነት ገነት ገነት ማለት ኮርማ
ሄሎ ወይ ገነት ኮርማ ሄሎ ሄሎ ሄሎ